የለም ይድነቃቸው ወይ ምግቡን አውጥተህ መልሰው።
እኮ እሺ። አይ እዚህ ልጁ እዚህ ነው የሚመለሰው ብሎኝ እኮ አይደለም እኛ መልስ አላልንም። አሁን ምግብ ቤት አትሄድም መጀመሪያ ላይ። ስለዚህ እዛ
የት ሊድ ሚራሳ እኮ ውጣ፣ ከምግብ ቤት ውጣ። እስኪ መጀመሪያ ወጥቻለሁ፣ ወጥቻለሁ።
ሬስቶራንት እያሉ እንዲህ አይወራም እሺ ወጥቻለሁ።
እኮ በቃ ሚራስ መ እሺ እዛ ኮኮን ሆኖ ኮኮን ሆኖ